ጤና ይስጥልኝ። ሄሎ ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልን። አሁን ተደውሎልኝ ነበር ድንቅ ታሪክን ለማካፈል እና እሺ
ስልክ መልሼ እደውላለሁ ብዬ ነበር የዘጋሁት። አሁን ማውራት እንችላለን ብዬ የማይመች ቦታ ስለነበርኩ ነው።
እሺ እንዲደውልሽ እነግረዋለሁ። በስ በስኛ ቁጥር ነበር የተደወለልዎት?
መጨረሻው ስልሳ
መጨረሻ ስልሳ
ና እሺ እሺ እሺ እሺ